ያው ሜድና የመልስለት ሄሎ ላ
ሄሎ ወይ ወንዳውን እንዴት ነህ? ሰላም ነው?
አለ አለ እንዴት ነሽ?
አለን አለን። የጂኦ አዲስ አይደለም ምን አልሽኝ?
የሞጆን ሬስ አ- አዲስ ሾፕ ነው የፈለግከው አይደል?
አዲሱን
ኖ አይሰማ።
አል- አሁን ይሰማኛል።
እሺ፣ አይ ቴሌግራም ላይ እያወራህን ነበረ አ- golden አ- ምናምን ብለህ እኮ እሱን ፈልጌ አ- አዎ፣ ግን ያ ለ- ለምን ለአዲሱን game ለማጫወት ነው?
አዲሱን game ማለት አይደለም። አይ የድሮን የውሻውን ፈልጌ ነው።
okay so እንድ deposit ማድረግ ይጠበቅብሃል። ይሄኛውን deposit ጨርሰሃል አይደል አንተ?
ኧረ አልጨረስኩም። ሱቅ ተሽጉ ተዘግቶብኝ ስምንት ሱቅ እኮ ነው ያለኝ እናንተ ጋር
አሀ እሺ።
እኮ ባለኝ cashier አንድ እንድትጭኑልኝ ነው። Golden Race ታሸገው እኮ ትላንት ሰኞ ለታ ቢሮ መጥቼ ነበር። ማክሰኞ እሺ ጭቃ ረስጄ ነው የሄድኩት።
okay። ስለዚህ already boost ያደረግከው የስምንት ሱቅ አለ ማለት ነው።
አ የስምንት ሱቅ አለኝ። ስምንቱን ታሽጎብኝ አ፣ አሁን ገና አንድ ከፈቱልኝ ዛሬ። እሱን Golden Race ብቻ ላረግ ነበር።
okay በቃ እሺ፣ check እናደርገውና እናሳውቃለን። እሺ ላክልኛ ኔ እሺ እሺ።